Hello ጤና ይስጥልኝ። አዎ ልክ ነህ። ምን ልርዳዎት?
የሱቆች ሽያጭ ማስታወቂያ ሰምቼ ነበረ።
አዎ አለን።
የት መምጣት አለብን? ይላል።
የት አካባቢ ነው ሰው?
እኔ አሁን ነገ ነው የምገባው ሐዋሳ ነው ያለው። የት- Okay እኮ የት አካባቢ ነው የሚያርሱት? የሚቀርበው ዝም ቢሮ ይጠቀሙታል።
የት website ነው ያለው? አዋሬ ሰምቻለሁ።
እ፣ አዋሬ አለን ካሳንቺስ፣ ሾላ፣ መገናኛ፣ Okay ጀሞ፣ ጣፎ አለን።
በቃ ነገ ልምጣ ወደ ቢሮዎች።
እሺ ስምዎትን ማን ልበል መስፍን መስፍን ይባላል።
ማስታወቂያችንን ከምን ሰምተው ነው?
እ?
ማስታወቂያችንን ከምን ሰምተው ነው?
ነው ሬዲዮ ላይ ነው የሰማሁት።
ስለዚህ ጠዋት አካባቢ ልደውልዎት?
እሺ እሺ እሺ እሺ